hello ጤና ይስጥልኝ። ቤስት ቤት ራሄል ነኝ። በኮም ልርዳው?
ራሄል እንዴት አረፈድሽ?
እግዚአብሔር ይመስገን።
ጀንበሩ እባላለሁ ከቡታጀራ።
እሺ እሺ።
አልተግባባንም መሰለኝ። የሆነ betting ኡን አስጀምሩልን ብዬ ነበረ። virtual ኡ እየሰራን እዛው ባለበት እንድንሰራ የስፖርቱን okay። ተጨማሪ ስፖርት አዎ፣ ስፖርቱን ለመጨመር ሰኞ ነበር እንትን ያለው virtual ኡ።
ታቸው ነበር ዛሬ አውርቻቸው ነበረ። ቴሌግራም ላይ ላክልን አሉኝ። የሆነ ነገር ላኩላቸው ያለውበት ቦታ ሾፑን ምናምን እሺ
ትንሽ ማለት እኔ እንጃ አልተረዱንም መሰለኝ ወይ እኛ አልተረዳናቸውም መሰለኝ።
አይደለ? እሺ አዎ ስልኩን እንትን ብያቸው ነበር።
ትጠብቀኛለህ ወይ?
እሺ እሺ እሺ አዎ።
ምን? እሺ እሺ። ጀንበሩ ወይ እሺ ይከፈትልሃል። እሺ ትንሽ ጠብቅ። ተልኳል ተልኳል፣ ይከፈትልሃል። ለዛ ነው ተረድተውሃል። እሺ አሳውቀውልሃል። hello hello hello